እንደዚህ እንደዚህ hello hello ሰላም ጤና ይስጥልኝ አለን ምን ልርዳዎት አለን አለን ምን ልርዳዎት መስመሩ እ
አንዱ ሁለት ሁለቱ አምስት ብሩን እ- እ- እየቆራ- እየቆራረጠ ነው።
ኮከብ ዘጠኝ ሰማንያ አምስት ምትላል ብሎ ደውሎ ስድስት ቁጥር ያቋርጡት እ?
ያቋርጡት ስድስት ቁጥር ላይ
ስድስት ቁጥር ላይ ምን- ምን አልክ?
ኮከብ ዘጠኝ ሰማንያ አምስት ምትላል ብለው ደውለው ስድስት ቁጥርን ይጫኑ ይቋረጥልዎታል።
እሺ፣ ቆይ ቆይ እስኪ ንገረው። ኮከብ